ጤና ይስጥልን። ላይን አዲስ
ላይን አዲስ ነው።
ሄሎ
ላይን አዲስ Hello፣ ይሰማል?
ላይን አዲስ አዎ ላይን አዲስ
እንትን የቴሌግራም እንትናችሁን information እንድትሰጡኝ ነበረ። እኔ የምፈልገው ወደ አውስትሪያ ነው እና የአውስትሪያ እ፣ እንትኖችን እ፣ payment structure ኦችን እንዳለ እ፣ tuition ኦችን እንድትልኩልኝ ነበር።
የኦስትሪያ tuition free ነው።
አ፣ tuition ምንድን ነው?
tuition free ነው partial ስለሆነ tuition ክፍያ አይኖርብህም። የትምህርት ቤት ክፍያ cover ያደርጋሉ።
Okay። እና